ስጥልኝ ጉዳይ ሀይል ይባላል። እባክዎ ምን ልርዳ?
ባለሙያ አዝዤ ነበር ቅድም እና እሺ መመዝገቢያ ክፍያ በ screenshot ላክልኝ ብላኝ ነበር ነው እሺ ቁጥር አልተላከልኝም።
እ የባንክ መረጃ አልደረሰውትም ነው ወይስ ቁጥር?
ደርሶኝ ከፈልኩና አዎ screenshot ኡን ላኩ እ፣ ለመላክ በሌ- አዎ፣ ልክ ያለው ስልክ ቁጥር ደውላልኝ ነበርና አዎ
ከዛ በዚህ ስልክ ላክልኝ ብላኝ ልኬላት ነበር።
ነሽ በዚህ ስልክ ቁጥር ነው የተመዘገቡት እኛ ጋር አሁን በደወሉበት።
አዎ አዎ።
እሺ ቼክ አድርጌ አይ።
ያለውን ነገር እናሳውቆታለን።
የከፈልኩት ግን በሌላ ሰው account ነው።
okay ግን ለባለሙያ ላኩልኝ ባለችሁት እንትን ልከዋል። በማን እሱን ስም ነው ልክ ያለው ያስገቡት? እ፣ ኢሜይል?
ሚስትር ሚስትር ሚስጥር ካፌ በሚል እሺ አዎ።
check አድርጌ አሳውቆታለሁ።
እሺ፣ አመሰግናለሁ።
እሺ መልካም ቀን። እሺ